ጤና ይስጥልኝ ሁሉ ስፖርት በአኮ ምለዳውም
ቆየ ሳካ ልሳም ብላችሁ ነበረ ልኬላችሁ ቀረሰ
ምልከው
ብር ላክ ብላኝ ልኬ ነበረ እሺ
ከዛ ቴሌግራም ላይም አስቀምጬ ልኬያለሁ
ማን ነው የሚለው ስሞት የቴሌግራም
አበራ
የቴሌግራም ስሙ አበራ ነው
አዎ እሺ አንዴ ቆይ መስመር ላይ ጠብቁኝ check ላድርግለው እም።
ስልክ ቁጥር ይንገሩኝ የመጣልኝ ስላልሆነ ፊት ለፊት
እም፣ የቴሌግራም ነው ወይስ የሁሉ ስፖርት?
የቴሌግራም ስምዎትን እኮ ነው የጠየኩት እኮ የቴሌግራም ስሜማ አበራ ነው ብይሻለሁ። ስልክ ቁጥሩ ግን ቴሌግራም ላይ ያለው ሁሉ ስፖርት ያለው ይለያያል ብዬ ነው።
አበራ እሺ አንዴ ቆይ በትንሽዬ ስልክ ነው የላኩት
አዎ አዎ እሺ አስተላልፈናል እሺ ጠብቁን መልስ ስናገኝ እዛው ላይ እናሳውቀውታለን አስተላልፈንልዎታል ይገባል
እሺ፣ አይ አሁን ልቆርጥ ስለነበር ነው።
አይ ይገባል ይገባል ይጠብቁ እሺ መልካም ቀን